ሄሎ
ሄሎ፣ ሰላም ነው።
ጤና ይስጥልኝ። ቤስት ቤት ነበር።
ቤት ኦኬ፣ እንትን ነበር ዲፖዚት አድርጌ አ አ አራት መቶ ብር ካሽ ባንክ ላይ አ ከዛ ታይም አውሎጅ ማለት ነው ቆይቶ ብር ቆረጠ፣ ግን አልገባም።
ኦኬ፣ ብሩን በዚህ ቆርጦታል።
ስልክ አት- በዚህ ስልክ አይደለም ኦኬ፣ ንገረኝ። የቤስት ቤትን ቼክ ላድርግና በዚህ ሰማንያ ስድስት አ፣ ሰማንያ ዘጠኝ ሰማንያ ስድስት ሰማንያ ስድስት የገባበትን ስልክ ነው ነግርህ።
የቤስት ቤትን ደውለ ነበር ከዚህ በፊት ይቅርታ።
አዎ በስልክ ደውዬ በቅድም በዚህ አክልክል ነገር የለም የኔን ሰማንያ ስልሳ ስድስት እሺ፣ ስልሳ ስድስት አርባ አራት አርባ አራት አስራ ሁለት ሰማንያ ነው አስራ ሁለት ወደዚህ ላክ።
ሰማንያ
አዎ ከአዋሽ ብር ላይ ማለት ነው።
የቤስት ቤቱ ነው ይሄኛው አሁን የነገርከኝ።
ያው የት ቤት ነው
check ላድርግልህ። ስንት ብር ነበር?
አራት መቶ ቀጥሎ መቶ ብትልክ ደግሞ ገባ።
okay፣ መቶ ሰራ አዎ ያን- አራት መቶ ያኛው- ቆመ።
አዎ፣ ያኛው time out ብሎ ነው ያቆመው አይደል?
አዎ ከዛ ወሰደው okay፣ ገባኝ።
ቻፓ ማለት ቻፓ ነው።
በቻፓ በኩል እሺ።
አዎ
አራት መቶ እ፣ አራት መቶ ዊዝሮ ነው አይደል? ዲፖዚት አይደለም።
ዲፖዚት ነው ከ- ከአዋሽ ብር ላይ ወደ እዚህ አሁን በ- ወደ ነገርኩት ስልሳ ቤት ላኩ። አሁን ማለት ነው። ከአስር ደቂቃ በፊት እ፣ ዲፖዚት አይደለም። እ፣ ምንድን ነው?
ዲፖዚት ነው ያደረኩት እኔ ከቤስት ቤት ወደ አይደል ወደ ሌላ ነው የላከው እንጂ አይደለም፣ ወደ ቤስት ቤት አይደለም።
አይደለም።
ለማባ ሳቱን ያው የላኩት አ አ ከአዋሽ ብር አ አ ወደ እ፣ ወደዚህ ስልክ deposit አደረኩ በቻፓ ከአዋሽ ብር ላይ ማለት ነው።
እሺ እሺ፣ አንዴ ጠብቅ። አይ አራት መቶ withdraw የሚል ስላየው ነው ለዛ ነው።
አራት መቶ ስንት መሰለህ? አራት መቶ ዘጠኝ ብር okay withdraw ያረከው ማለት ነው። አ፣ withdraw deposit- አይደለም deposit አየሁ ሁለት አራት እኮ መቶ ዛሬ አይደለማ
አራት መቶ የዛሬ አየሁ የዛሬ አይቻለሁ እና የዛሬ አራት- የለም ይኸውልህ፣ እ፣
deposit ነው።
አንዴ- አንዴ እኮ አዎ አራት መቶ ልክ ነህ እኮ አዎ እኮ አ፣ deposit አ፣ አራት ጊዜ ነው እንትን ያልከው አይደል? አራት አዎ፣ መቶ ሞክሬ።
አራት መቶ አራት መቶ ዘጠኝ አራት መቶ ዘጠኝ አይደል?
አዎ አራት መቶ ዘጠኝ አራት መቶ ዘጠኝ አዎ። okay፣ እሺ። አራቱንም ሪፖርት ላድርግልህ።
አንዱ አለች በቃ አንድ ነው የላኩት። እኔ ኔትወርክ እንዲችለኝ ነው የደጋገምኩት።
okay፣ እሺ። መጀመሪያ የላከውም ማለት ነው። እሱን መጀመሪያ ልበል።
አዎ።
እሺ፣ ጥሩ በቃ ሪፖርት አድርግልሃለሁ። እሺ።
እሺ እገባለሁ።
አዎ፣ ያስተካክሉልሃል። እኔ እም።
ሪፖርት ላድርግና መመለስ አለባችሁ።
አዎ እኮ እየጠበቅኩ አዎ።
ነበር።
በቃ ትንሽ እንጠብቃቸው አይሻልም?
እሺ በቃ ሪፖርት አድርግ እሺ።
እሺ፣ እሺ ወንድሜ።